hello ጤና ይስጥልኝ። hello
አይሰማም? hello
hello፣ ይሰማል? ይሰማል።
አሁን ይሰማል?
እሺ ዶንኪስ ለመጥራት ነበር።
ነው የደወሉት? ምን ልርዳዎት?
ዶንኪ ቲዩብ እሸቱ ማግኘት ፈልጌ ነበር።
እ፣ እሱን ቀጥታ ማግኘት አይቻልም፣ ግን ጉዳዩን ይንገሩንና እም፣ መዝግበን እናስተላልፋለን።
እስኪ ቀጥታ ማግኘት አልችልም ስል አዎ አዎ፣ እሱ personal ስልክ ስለሌለው እም፣
እ፣ እኛ መዝግበኖት ወረፋ ጠብቀው ይስተናገዳሉ።
እስኪ መታደም ምናምን እንዴት ነው የሚቻለው ታዲያ?
እ፣ ምን standup comedy መታደም ፈልገው ነው?
እም፣
እም?
አዎ ይሄ ዶንኪስ አሁን እሸቱ የሚያቀርበው የልጆች ፕሮግራም አዎ፣ አዎ።
አለ።
አሀ የልጆች ፕሮግራም ላይ እሱን ለመታደግ አለ።
እ፣ እስኪ አንዴ መስመር ላይ ጠብቁኝ። ሄሎ አቤት እ፣ ስልካችሁን እንይዝና ቀረጻ ሲኖር እንደውልላችኋለን።
እሺ እሺ።
እ፣ አሁን የደወሉበትን ቁጥር እንያዘው።
አዎ ይቻላል። ይሄ ነው የኔ ቁጥር እሺ ስሞትን ማን ልበል።
ዛህራ።
ዘሃራ አዎ
ዘሃራ ማን መሐመድ እ? አህመድ ሙሀ- ሙሀመድ ሙሀመድ።
ሙሐመድ።
አዎ
እሺ እሺ፣ እንደውላለን። መልካም ጊዜ ይሁንልዎት።
እሺ እናመሰግናለን።